Hello hello
ልርዳዎት?
ከሁሉ ስፖርት ወደ ቤ- ቴሌብር አስተላልፌ ነበር እና እስካሁን አልገባልኝም። ጠዋት ጀምሮ
transaction ኡ ልከውልን ነበር
transaction ኡን አዎ
ቴሌግራም ላይ።
አላ
እሺ transaction ኡን ቴሌግራም ላይ ላኩልን፣ screenshot አድርገው።
Okay ግን successful ይላል እንትን ላይ transaction ኡ።
እስ- እሱን screenshot አድርገው ቴሌግራም ላይ ላኩልን።
እሺ ቴሌግራም website ኣችን ላይ ጥያቄ ምልክቷ ጋር ያገኟታል ቴሌግራማችንን።
እሺ